ጤና ስለማን ይባባ
ሰላም ነው። እንዴት ናችሁ?
እግዚአብሔር ይመስገን።
አለን። እንትን ቴሊቲ ቲክቶክ ላይ አይቼ ነበር።
እሺ
ስም ሞዴል ናት መች ነው ሁለት ሺህ አንድ የትሻንት ሲሊቨር ቱርቦ ነው?
ቀዩ ነው አይደል?
አዎ ቀዩ ሲሊቨር ቱርቦ ነው አይደል?
ሁለት ሺህ አንድ አዎ፣ ዋ- በባንክ ነበር የፈለግነው በመጫጨት እኮ ባንክ ይያዝልዎታል ባንክ።
Okay። ከሌላ ክፍለ ሀገር ነን እኛ
እሺ ከክፍለ ዲላ አካባቢ ነው የምደውልልሽ።
ከየት?
ዲላ ዲላ።
ከዲላ አዎ
ሁለት ነጥብ አራት ነው ዋጋው። ከባንክ የአዲስ አበባ አሁን ክልል ክልል ላይ ያዝ- እንትን እያልን አይደለም።
እ?
የአዲስ አበባ ንግድ ፍቃድ አዲስ አበባ ነው የምንፈልገው።
Okay። አዲስ አበባ ንግድ ፍቃድ ነው።
አዎ ክልል ላይ ነው። ክልል ላይ እስከ ስንት ነው እንትን የሚሉት cash የሚከፍሉት?
ባንክ
cash እስከ ስንት ነው የሚችሉት?
ከአስራ ሶስት ድረስ
አስራ ሶስት አዎ።
እሺ ሞዴሉ እስከ እስከ ሞዴሉስ
ሞዴል ሁለት ሺህ አንድ ሁለት ሺህ ቢሆን ችግር የለውም።
እሺ ስሙትን አልበል ወይ ልደውልልዎት አባት።
እሺ አብነት እባላለሁ።
እሺ አቶ ቢፎር ዲም ይሆናል ካለ ለእጅ አስራ ሶስት ማለት ነው። ሌላው ባንክ ቢመቻችለን
እሺ
አሪፍ ነው። ደውዪልኝ አጣሪና።
ዲ- እኮ ዲፎርድ ነው ያሉኝ።
አዎ ቢፎር ዲም ይሆናል፣ ቴ- ቴሌቲም ቢፎር ዲም ይሆናል። ለስራ ስለተፈለገ መኪና እሺ አስራ ሶስት ሁለት ላይ ሺህ
እ
ሁ- ሁለት ሺህ አንድ ነው የፈለጉት?
ሁለት ሺህ አንድ አዎ
እሺ እንደውልልዎታለን አቶ አብነት።